ሰላም ጤና ይስጥልኝ Best Bet
ቅድም ሰላም ነው እናቴ። ቅድም የነገርኩሽ ነው እና ቴሌግራም ላይ ልኬልሽ ነበረ።
ምን ነበር ይቅርታ? እህ እ።
cash የሚል- cash የሚል አያመጣልኝም ምናምን ያልኩሽ ነበር።
ይቅርታ ብዙ ስለሆንን ነው። እ፣ የምን cash ነው የማያመጣ?
cash ይሄ የሚሞላው ኮድ አለ አይደለ?
እ፣ cashier ነሽ?
አዎ cash የሚለውን እሱን አያመጣልኝም እና ቴሌግራም ላይ ድሮ እንትናችሁ ላይ ልኬላችኋለሁ እና እምቢ አለኝ።
ቤት እንዴት- ማን እንትና አስተዋይ ደበዘ የተልሽኝ ነው አዎ
ማል በል ቴሌግራም ላይ ስምሽን እ፣ ሄራን ወይም ዮርሲን ያው ብቻ ነው።
ሄራን አዎ
ፋየርፎክስ ምናምን ብልቻ የላክሽልኝ ነው።
አዎ ፎቶ አውጥቼ ነው የላኩልሽ አሁን ነው።
እሺ እና እንዴት አድርጌ ልክልሻለሁ።
ማውጣት? እሺ እሺ ልክልሻለሁ። እሺ